እየበላሽ ምን ያልቃል?
እኔ ልደውልልሽ፣ ይቅርታ መስጊድ ነበርኩኝ አላገኘኋትም። እሺ፣ Okay ልናወጣ ምን ስለሆነ ነው።
ሆ- complain ን ምንድን ነው complain ያደረገችው? ይቅርታ ምንም አልነገረችኝም። ለእኔ እሷ ነበረች የተቀበለችው።
አዎ እኮ ለነገ እንዲመጣላት ነበረ ምን እንደሆነ እንድትነግረን ነበር የቀረባት Product።
አ ነው እንዴ? Okay የቀረባትን product ቆይሽ፣ አንዴ ልደውልልሽ። አንድ ደቂቃ፣ እሺ አንድ ደቂቃ